ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
እሺ ብሌን ሸዋዬ አዎ አዎ፣ ብሌን ከመክሰ ጋር እንደነበረኝ ምን ደውልልዎት?
Yeah፣ ከየት ከመቶ ሰከንድ
ከምን ከመቶ ሰከንድ አይሰማኝም።
Hello አብሮ ይስጥልን።
ከመቶ ሰከንድ ነበር የምደውልልዎት።
ኦ
ዛሬ አራ- ለአራት ሰዓት ተቀጥረው ነበር።
Yeah እየመጣሁ ነው፣ ደርሻለሁኝ።
Okay ደርሰዋል?
አዎ ደርሻለሁኝ።
እየ- እየጠበቁት ነው ቶሎ የሚመጡት።
እሺ አምስት ደቂቃ። እሺ እሺ እሺ ታች ላይ ነው ያሉት፣ ይጠይቋቸው። መቶ ሰከንድ አሸንፌ ነው ብለው ሲገቡ አሉ እዛው እሺ እናቴ እሺ እሚ- እንትን እንትን ካጡ በስልክ አምስት ሰማንያ ሰባት ላይ ደውሎ እንትን ይጠሩ ይጠይቁ።
እሺ እናቴ እሺ፣ እደውላለሁ። አምስት ደቂቃ ብቆይ ነው። እሺ ደርሻለሁ። ታክሲ ይዞኝ ነው።
እሺ እሺ እሺ እሺ